የአባሽ ኪዳነ ማርያም እንትን ድምቀት ሄሎ፣ ጤና ይስጥልኝ። ሄሎ፣ ሄሎ።
አቤት።
Donkey Tube
አዎ፣ አዎ።
እንትን ለ Donkey Tube መሳተፍ ፈልጌ ነበረ።
ምን ላይ
እ ምን ላይ ነው መሳተፍ የፈለግህ? ስንት አመት ነው?
እ እ ስንት አመት ነው?
ኧረ ሴት ነኝ
እሺ፣ ስንት አመትሽ ነው?
እኔ አስር
እሺ፣ እ አሁን ላይ አስር ገና በአሁኑ ግንቦት ሀያ ሰባት ይከበርልኛል ግን ዘጠኝ ነኝ።
እሺ፣ እሺ፣ ደስ ይላል። እ ግን አሁን እጹብ ድንቅ ልጆች የምንመዘግበው አምስት አመት እና ከዛ በታች የሆኑ ህጻናትን ነው የምንመዘግበው።
ታዲያ ዘጠኝን አይመዘግቡ ማለት ነው?
አዎ፣ አዎ። ሌላ እህቴ ጊዜ ልኬ እናሳውቃለን።
እንድትመዘግብልኝ ነበር እህቴ።
እ እንደዛ ከሆነ የሰፈር ሰው ሌላ ጎረቤት ወይም ደግሞ የአካባቢ ሰው አይደለም፣ ደውሎ እህት አለች።
ማስመዝገብ ይቻላል እህቴ እህቴ አለች።
እኮ። እህትሽን ማስመዝገብ የሚችለው አንቺ ሳትሆኚ ሌላ ጎረቤት ወይም የሰፈር ሰው ደውሎ ያው ማስመዝገብ እናቴ ይችላል።
አለች እናቴ አለች አናግሪያት።
እሺ።
ሄሎ፣ ሄሎ፣ እንዴት ኖት?
ሰላም ነው?
እግዚአብሔር ይመስገን።
እንዴት ናችሁ?
ደህና፣ እግዚአብሔር ይመስገን። እ አይ እሷ እህት
አሁን እጹብ ድንቅ ልጆች አምስት አመት እና ከዛ በታች የሆኑ ልጆችን ተሰጥኦ ያላቸው ልጆችን እየመዘገብን ነው። ግን የእርስዎ ልጅ ሌላ ሰው ጎረቤት ወይም የሰፈር ሰው ነው ደውሎ ማስመዝገብ የሚችለው።
አሀ መጠቆም የሚችለው አዎ አዎ። አሁን ያናገርኳት አስር አመቴ ነው ስላለችኝ ያው አዎ።
እሷ መስፈርቱን አታሟላም።
እሺ ትንሿስ ትንሽ ልጅ አለችኝ
እሺ እ ልጆችን ያው ተሰጥኦ አላት ጎበዝ ልጅ ነች ብለው ካሰቡ ጎረቤት ወይም የሰፈር ሰው ደውሎ ማስ- ማስመዝገብ ይችላል። የእርስዎ ልጅ ሌላ ሰው ነው መጠቆም የሚችለው።
ቆይ እሺ፣ ቆይ እሺ፣ እሺ በቃማ እሺ፣ እሺ እናመሰግናለን። መልካም ምሽት።
እሺ አመሰግናለሁ።
እሺ እሺ።